ሄሎ ሄሎ
አ- ሰላም ነው ወንድም? ትኬት ማወቅ ፈልጌ ነበረ።
እሺ cash-in code ዋን ንገረኝ።
እሺ አስራ አንድ አስራ አንድ ሰላሳ ስምንት ሰላሳ ስምንት ሀምሳ ሀምሳ ሰባት
እ አንድ ጨዋታ ወጥቶብሃል።
ማን ከማን
እ የክሩሺያ ሊግ
ኦኬ የክሮሻው ወጣ ሬጅ ካሚላ አዎ አዎ እና ሌላውስ ሌላው አልፎ ነበረ።
ስለዚህ ያው ዞሮ ዞሮ ዊና ያደርጋላ አያደርግም።
የእሱ ተቀንሶ አይ ዊና አያደርግም። ቦነስም የለውም ትኬቱ።
ስለዚህ የእሱ ጨዋታ ጥሎኝ ነው ወይስ ጨዋታው ተራዝሞ ነው?
አይ ጥሎ ነው እንጂ ጥሎኝ ነው።
አዎ እሺ በቃ እሺ እሺ